ቆይ እኔ ላንሳ። ጤና ይስጥልኝ አስቴር ቢዛዊት ነኝ እደውላለሁ።
hello ጤና ይስጥልኝ።
ወይ በጣም ይቆራረጣል ስልካችሁ ማለት ነው።
ትንሽ ኔትወርክ ነው። ደንበኛችን ስልክ ቁጥር ልንገሩት፣ ቴሌግራም ላይ የሚልኩበት እሺ ንገሪኝ።
ዜሮ ዘጠኝ ዜሮ ዘጠኝ እየሰማሁሽ።
አስራ ሶስት እሺ ዜሮ አንድ
እሺ ሀምሳ አምስት
ዜሮ ዘጠኝ አስራ ሶስት ዜሮ ዜሮ አንድ አምስት ዘጠኝ አንድ ዜሮ ዘጠኝ ዘጠና ሁለት እ፣ ከዘጠና ሁለት ነው።
አዎ አይ፣ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
እሺ፣ አስደማያችን ሲልኩልን ከታች ስምና ስልክ ቁጥሮትን ያስቀምጡበት።
እሺ thank እሺ እኛም እናመሰግናለን ስለደወሉት። ለአገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን ይኑሏት።
እሺ ቻው።